Hello ሰላም ጤና ይስጥልን ቺፕቺፕ
እንዴት እንዴት አረፍሽ?
ሰላም እግዚአብሔር ይመስገን።
አለን አለን። እኔ የምልሽ ባለፈው ትእዛዝ አዝዤ ነበር ሮብ ዕለት ድምፁ ይርቃል ትንሽ።
እ? ሮብ ዕለት ትእዛዝ አሁንስ እሺ
እ? ባለፈው ሮብ ትእዛዝ አዝዤ ነበር እሺ እና ያልመጣሉ ለ- ለአርብ ነበር የተባለው አዎ፣ እኔ ጋር አልደረሰም እና የቡድን መሪው መልሶታል አሉኝ
Okay።
እና በቀደምም ደውዬ ነበር አርብ ዕለት ስልኩ- አግኝቻት ነበር በዜሮ ዘጠኝ አስራ አንድ አስራ አንድ አርባ ስምንት እሺ
ዘጠና አራት ዘጠና አራት ሰማንያ አንድ
እሺ ምን product ነበረ? ይቅርታ ሽንኩርት ነበር ስምንት ኪሎ
መሐመድ በሚለው ነው።
መሀመድ የሚለው
እርስዎ ነበሩ admin?
እኔ እንትን ነበርኩ እ፣ የቡድን መሪ አይደለሁም ሌላ ቀጥ- ነበር እና አዎ፣ እና እቃው ተመልሷል ብላኝ ደውዬላት ነበር እና ብሩ ይመለሳል ብላኝ ነበር አርብ ዕለት ደውዬ ነበር Okay refund ጠይቀዋል?
እኔ ሳሎን እሷ ነች በቃ እቃ ወደ እኛ መጥቷል አዎ ስለዚህ ብሩን እንመልሳለን በ- በቴሌብር አሁን ይደርሳል አለች አዎ አዎ ከትላንትና ቅዳሜና እሑድ ስላልነበረች ነው። ዛሬ አስተላልፍልዎታለሁ። ዛሬ ይመለስልዎታል።
ዛሬ ይገባል አዎ ዛሬ ሁለት መቶ ሰማንያ ስምንት ብር ነው።
ጉዳት መስሎት እንኳን መመሰ ሌላም ነገር ለማዘዝ አዎ ምን ያህል እንደዚህ ሲሆን ምን ያህል ጊዜ ነው የሚቆየው ብር እንደዚህ refund ሲሆን
አዎ ዛሬ ይመለስልዎታል። ይቅርታ በጣም አይ እንደው አይ እንደው ሌላ ቀንም ቢሆን አዎ refund refund ከተባለ አሁን ቅዳሜና እሑድ ባይሆን እ, ይመለሳል። ዛሬ ከጠየቁ ነገ ይገባል።
የሚከተለው ከበዛ ነው እንጂ ትንሽ ሞ- ሊቆይ የሚችለው አዎ።
ትንሽ refund ካለ ይመለስልዎታል። ላይቆይ ዛሬ ይመለሳል።
እም፣ እንትን ትንሹ ሰብሰብ ያለ ነው ግን
አዎ application ይቅርታ ምናምን።
በጣም እ?
አዎ ተ- ይቅርታ በጣም አዎ
እም፣ እንትኑ እ፣ የቡድን እንትኗ ብዙ ሰው ብዙ እንትን አይልም አያውቅም። አሁን እዛ ላይ ያለው app ኡ ላይ
አዎ።
ይላል ግን የማያውቁት group ላይ ነበር የገቡት እርሶ?
እኔ አላውቅም። አዎ፣ ይሄ አሁን እንትኑ ላይ ሳይሆን አሁን እንትኑ አንብቤ ነው application ኡ አዎ የራሱትን እዛ እንትን መ- መክፈት ነው የሚሻለው የሚያውቋቸው ሰው ጋር።
እኮ ገብቶኛል። አሁን ይሄ ነገር አብዛኛው ሰው ላይ ያለው information አዎ ምንድን ይሄንን ነው የሚያየው?
refund እናደርግሎትና እንደዛ አድርገው አዎ።
ከዚህ በኋላ ሲያዙ እርሶ አዎ።
admin ሆነው ሁለት ሰው የሚያውቋቸውን ወይ ጎረቤት ወይ ቤተሰብ ሁለት ሰው መጨመር አዎ።
ይሻላል።
ሌላስ ደግሞ አንድ በጣም ግራ የገባኝ ነገር አንድ ምርት ምሳሌ እኔ አሁን ሽ- ሽንኩርት ፈልግ ሌላም ብፈልግ add እንዴት ነው የማደርገው? ሌሎች ምርቶች
እንትን link ኡ ይመጣል መጨረሻ ላይ link ኡ በቴሌግራም share ሲያደርጉላቸው እዛው link እየገቡ
ለማን ሰው ላይ- ሸ- ለ- ለነዛ ለጓደኞች ለምታውቋቸው አሁን ሰው እሺ ሼር ሼር ያደርጉላቸውና እነሱ እዛ link ኡ ላይ ሲገቡ እርሶ group ላይ ይገባሉ። ከዛ እዛ አንድ ኪሎ ሁለት ኪሎ የፈለጉትን ያክል ማዘዝ ይችላሉ እርሶ ጋር።
ገብቶኛል። የኪሎ ጉዳይ ሰው ሌላስ ምርት